ሄሎ ጤና ይስጥልን በሽት ቤት አብሮ እስጥልኝ ወንድም እንዴት ነህ?
አለን አለን ሰላም ነው አለሁልህ። ሰላም ነህ? አልሐምዱሊላህ ወላሂ ሰላም ነው።
አለን። እሺ ምን እናድረው?
ትናንትና ማታ በስቲ ቤት እንትን እየተጫወትኩት እሺ
አካውንታ ላይ እንትን እንትን ነበረች ምን
እምሰኩች እ
ሺ ሰባት መቶ ብር እሺ
ሺ ሰባት መቶ ሳላ ውገት አልኩት
ምን አድርገው
ውገት በአጋጣሚ
ይቆራረጣል ስልክ። እሺ ሺ ሰባት መቶ ነበረክ። ምንድን ነው ያደረግከው?
እንትን ጫወታ ላይ ነው አዎ እን- እና ባስቦርዱ ወጣል ወጣልኝ
ምን ወጥቷል? ብሩ ብሩ ቀንሶብሃል?
ብሩም ቀን ብሩም ተወሰ እንዳለ ወጣ አልባ እ
ብሩ እንዳለ ወ- ወ- ወጣ
ኦኬ አልገባልህም። ከዛ
አይ- አይደለም ምልሽ አልተግባባንም እሺ እኮ አስረዳኝ፣ አልገባኝም። ለዛ ነው
እሺ ባስቦርድ ላይ
እሺ
እሱም በአጋጣሚ ሳላቅ ነው የነካሁት
ኦኬ እሺ ሲነካ እንትን ይሁን መጀመሪያ ያ- አካውንት እንትን ያ- ያሰራልኝ ሰውዬ እ።
አካውንት ሳላቅ ፎርገት አልኩት እሺ።
ስለዚህ አ- አ- አ- አ- እንትን እንትን በልኝ አልኩት እሱ ደግሞ እንትን ነው ኦኬ፣ ይሄ አካውንት ላይ ብር አለው ነው አይደለ? account ላይ ብር አለው።
አለው አለው እሺ ስበት መቶ አለው በቃ ችግር የለውም። የትም አይሄድም እኮ forget ስትለው SMS ይልክልሃል በስልክህ። ያን SMS ታስገባና
እሺ አካ- account ላይ ያለ balance የለኝ አሁን እሺ፣ በ- በየትኛው ስልክ ነው በደወልክበት ነው?
አባ- ሌላ ሌላ ሌላ እሺ ንገረኝ።
እ- እ- እ- እ- አንድ ዜሮ ዘጠኝ አ- አስራ ዘጠኝ እሺ አስራ ዘጠኝ አይደለም ዜሮ- ዜሮውን ጥረቀው
እሺ እ- እ- እ- ዘጠኝ
ዘጠኝ
ዘጠና አምስት
ዘጠና አምስት አርባ ሰባት እሺ
እ፣ ሰማንያ ስድስት ሰማንያ ስድስት እሺ አርባ ሶስት
በየትኛው ነው የምትጠቀመው? ዘጠኝ ዘጠኝ በሚለው ነው።
አዎ ዘጠኝ ዘጠኝ ሀምሳ እ፣ ዘጠኝ ዘጠኝ ሀምሳ አራት ስልሳ አራት ሶስት
መጨረሻ ላይ ሶስት ይበል።
እሱ- እሱ ነው የምጠቀመው
ስንት ብር እንዳለ ነው አ- ማወቅ የፈለግከው?
አዎ ማወቅ የፈለኩት
የለውም። እሺ ብር የለውም።
balance የለም ጭራሽ።
አ ዜሮ ዜሮ ነው የሚለው በቃ balance የለም።
እስቲ እ፣ እ፣ እሺ ሰባት መቶ ነበር forget እንትን ያልኩት በአጋጣሚ
ሺ ሰባት መቶ ነበረው መጀመሪያ።
አዎ ከዛ እንትን እንትን ኢልኝ ሂስትሪ
እሺ ቆይ አንዴ እሺ ከ- ከኔ በኋላ እንትን ያለ ፎርገት ስለው አሁን ማድሪ ما يصدر ሲያው ይዛው ድሬ ይሶድረው شنو እሺ ቆይ እያየሁልህ ነው። እሺ ሂስትሪ
اللي قالك قالوا يقول
ኦኬ ሺ ሰባት መቶ ነው የነበረህ መጀመሪያ።
يا ሺ ሰባት መቶ ልሕ በቁል ልሕ በቁል ሺ ሰባት መቶ ነበሩ ወንድሜ አ እኮ ከዛ እኮ ጌም ተጫውተህበታል። ፕሊንኮ የሚል ፕሊንኮ የሚባል ጌም ተጫውተሃል። እሺ ብሊም አ ብሊምኮ ላይ አ አ ፕሊንኮ እየተጫወትክ አ ስንት ደረስክ መሰለ?
አ ለ በቆል ትሽ ነው ነው
አ በቃ በፕሊንኮ ነው እየተበላህ እየተበላህ ነው ያለቀው። እሺ በ- በብሊምኮ የተበላ ነው ያ- አረ ያለቀው አ አ በብሊምኮ ነው የተበላ። ማንም ሰው አትጠየቅ። ኧረ አ የወሰደብህ ሰው የለም።
ይኸው ሰው ሰው እሺ፣ በጣም በጣም በጣም ነው የማመሰግነው ወንድሜ።
ችግር የለውም። ችግር የለውም።
እሺ ወንድሜ፣ እሺ እሺ ብሊምኮ ወስደው ለማይችል